ሄሎ ሰላም ጤና ይስጥልኝ ኢንዱስትሪ ቤዝ ከሜባ ኮሚኒኬሽን ነው።
እሺ ሲስተር፣ እሺ
ድም ደውዬ ነበር።
ኦኬ እሺ
ውስድሮ እያረኩ አምስት መቶ ብር ሁለት ሁለት ቀን ሆነ አየር ላይ ቀራች።
እሺ የቤት ቤት ቁጥሮ ሊነግሩኝ ይችላሉ? አባ ግን አበባ የምትባል ከእናንተ ጋር የምትሰራው አለች
ንገረኝ። የቤት ቤት ቁጥሩን አባት
እሷ አገናኘኝ አንድ ጊዜ
ማን እንደሆነች እየነገርከኝ አይደለም አባቴ። ብዙ ሰው እኮ ነው ያለው።
አዎ አበባ በል አለች። ከዛ አገናኝ አገናኝ በል አለች።
እ ዜሮ ዘጠኝ ሀያ ስድስት
እሺ ዜሮ ዘጠኝ ሀያ ስድስት
ዜሮ ስምንት ዜሮ ስምንት ስልሳ ስድስት ሰማንያ ሁለት ዜሮ ስምንት
ስልሳ ስድስት
ስልሳ ስድስት ሰማንያ ሁለት
ሰማንያ ሁለት እና ብሩም ያስፈልገኛል። ዛሬ ውስን ሆነ እኮ ምሉ
አሳውቀንልሃል አባቴ፣ already አሳውቀንልሃል እና ብዙ እንትን ስላለ ነው ብዙ transaction ስላለ ነው። እሺ እሺ ብሩ ለተራ እየጠበቅ ስለሆነ እም፣ ለዛ ነው እስካሁን ድረስ እንትን ያላለልህ።
ከዛ እሺ አሁን ልጠብቅ አዎ እስከ ስንት እስከ ስንት አምስት መቶ ደርሳል?
ብር ነው ይዝደዋል ነው አይደል አዎ
አባቴ? exactly ሰዓቱን ስንት ሰዓት እንደሚገባለ እኛ ጋር ልንነግር አንችልም፣ ግን እነሱ ባዩልን ሰዓት ባዩልን ሰዓትና ያንተን transaction በመለሱ ሰዓት already ወደ አንተ account ይገባል ማለት ነው።
አዎ ግን እስከ ትላንት እየደጋገምኩ እየደወልኩ ነው።
አንተ ብቻ አይደለም አባቴ፣ በጣም ብዙ transaction ነው ያለው እና የብዙ ሰው እ፣ እንትን ነው pending ብሎ የቀረው እና የ SantimPay የ system ችግር ስለገጠማቸው ነው። ስለዚህ ትንሽ ታግሰ እ፣ ተራ እስኪደርስ ድረስ መታ እ፣ ጠብቅ። እሺ እሺ እሺ እሺ አባት፣ ደውል።
አመሰግናለሁ። እኔ እሺ እሺ